ጫካ ሆነው ወይ ሸለቆ ገደሉንም አቋርጬ ባገኘሽ ደስታ ነበር ከመኖር ባሳብ ተወጨ እንዴት ላደር ያኔ ፍቅር ዞራለሁኝ አገር ለአገር ዞረኔና መች ሰለቸኛ ገና ብዙ የቀረኛ አንቺን እስካገኝ ደርሶ መቼ ሰላም ይሰማኛል እንዳትቀሪ ካለሽበት አልቅርብሽ ሰንከራተት